ሙሉ ስፖርት ነው ወዳው
እህት ትናንት ማሳ ዊዝድሮው ነበረኝ
እሺ እና ዊዝድሮው እንኳን ሂስትሪ ላይም ትራንሳክሽኑ ሂስትሪ እንኳን የለም።
የባንክ ትራንዛክሽን ይምረጡና ያገኙታል ደንበኛችን።
የባንክ ትራንሳክሽን መውጤ ምንም አያሳይም።
የባንክ ትራንዛክሽን ምረው አያሳይም።
አዎ ምንም አያሳይም። አዎ እስኪ ባዶ ነው።
ይላ- ይላኩልን ስክሪንሻት አድርገው አ ስክሪንሻት አድርገው ይላኩልን
ባዶ ሆኖ ባዶ ሆኖ አዎ እሺ